የወደደችው አንተ ኮነ ውዴ በፍቅር እጆች ያከምከኛ አባቴ በአንተ ተጠገነ ጽኑ ስብራቴ ጌጤና አክሊሌ የከበረ ዘውዴ ነፍሴ ወደደችው አንተ ኮነ ውዴ በፍቅር እጆች ያከምከኝ አባቴ በአንተ ተጠገነ ጽኑ ስብራቴ ፊልጶስን ሳገኝ አንተም ጠየቄ አይደል እንደ ግሪክ ጥበብና ፍቄ አንተን መፍራቴ ነው እውቀቴ ጥበቤ ፍቅር ቢገባኝ ነው የረካው ሐሳቤ ጌጤና አክሊሌ የከበረ ዘውዴ ነፍሴ ወደደችው አንተ ኮነ ውዴ በፍቅር እጆች ያከምከኝ አባቴ በአንተ ተጠገነ ጽኑ ስብራቴ አበርክተ ስጠግብ ከሁለቱ አሳ ዋሴ አይደለም አንተን እንዳረሳ ነገ የዘነጋን የሆዴ ሙላት ልብላ እንጀራዬን እንዳገኝ ሕይወት ጌጤና አክሊሌ የከበረ ዘውዴ ነፍሴ ወደደችው አንተ ኮነ ውዴ በፍቅር እጆች ያከምከኝ አባቴ በአንተ ተጠገነ ጽኑ ስብራቴ ቢታጠር መንገዴ እንዳላይ ውዴ ልቤ ታጠናለ ሳላነብ አሳቤን ጉዳዬ አይደለም የዓለም ስም አባቴ አብረኝ ልትቆርስ ተገኘ ከቤቴ ጌጤና አክሊሌ የከበረ ዘውዴ ነፍሴ ወደደችው አንተ ኮነ ውዴ በፍቅር እጆች ያከምከኝ አባቴ በአንተ ተጠገነ ጽኑ ስብራቴ ተራ አይደለ ለኔ ወሰዱት የምልህ አንተው ተነሳል በታላቅ ስልጣን የራከኝ ሲመስለኝ ልክ አብረኸኛለው በኤማወስ መተ ታናግረኛለ ጌጤና አክሊሌ የከበረ ዘውዴ ነፍሴ ወደደችው አንተ ኮነ ውዴ በፍቅር እጆች ያከምከኝ አባቴ በአንተ ተጠገነ ጽኑ ስብራቴ